አለኝ ታሪፍ pay ነው የምንደውልሎት። አሁን ተቋርጦ ነበር።
አዎ
እሺ የቴሌ ብር የሚጠቀሙበትን ስም ማን አሉኝ?
ዳዊት ሰንበቱ ተረፈ።
ዳዊት ሰንበቱ ተረፈ። እሺ የሰጡን መረጃ መዝግበናል። አሁን በምንሰጠው ስልክ ቁጥር ከቴሌ ብር የገባሉትን text message screenshot ያንሱትና ወደ ቴሌግራም account ኣችን ይላኩልን። ይሰማውታል።
አዎ በዚህ ቁጥር ነው።
መስመር ላይ ያሉ ደንበኛችን።
አዎ አዎ በዚህ ቁጥር ነው።
አይ ሌላ ነው ቁጥሩን ልስጦት። እሺ ዜሮ ዘጠኝ ዘጠና ሁለት
ዘጠኝ ዘጠና ሁለት አስራ ሶስት እ አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ሃምሳ አምስት እሺ በዚህ ይላኩልን። ሲልኩ ስምና ስልክ ቁጥርም ያስቀምጡልን።
እሺ እሺ ሌላ መረዳት ነገር አለ?
የለም
ስለደውል እናመሰግናለን። ቀጥ